ሌላው ሰላም ጤና ይስጥልኝ ቤተሰቤት።
አለን withdraw አድርጌ ያልደረሰኝም ነበር።
እሺ ስንት ብር ነበረ?
አስር ሺ አስር ሺ
ቤተሰቤት ቁጥር ከሄ ነው።
ሰማንያ ሁለት ሀምሳ አምስት
እሺ ሰማንያ ሁለት ሀምሳ አምስት
ዜሮ ዜሮ ዜሮ ዜሮ
ስንት አልከኝ?
ዜሮ ዜሮ ዜሮ ዜሮ
እሺ ዛሬ ነው ያደረከው? እሺ
መኪና ገባ እንዴ? መኪና ገባ መኪና ገባ አስር ጎማ ገባ እንዴ? መኪና ያኛው አልገባም።
ለምን
ምን ጥያቄ ነው?
አዲስ አበባ ሄዷል። እኮ ያኛው
ልትሰሩ ሲሰራ አለ።
Hello ሌላው
እ hello አቤት አዎ አቤት ገብቶላል። እሺ check አድርገው።
እሺ ሁለቱም አዎ እሺ እሺ